ሄሎ
አቤት ሰላም ጤና ይስጥልን። ቴሌቪ
አብሮ ይስጥልን። እንዴት ነው የስፖርቱ? አልገባኝም ሆኖ
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ።
እ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ።
ኮከብ ዘጠኝ ሰማንያ ሁለት መሰላል ሰማንያ አምስት
ኮከብ ሰማንያ አምስት መሰላል ዘጠኝ ሰማንያ አምስት
እሺ
አንድ ቁጥር ላይ ለመመዝገብ
እ ሶስት ቁጥር ላይ ለመጫወት እ ለመጫወት ከሆነሳ ጨዋታ ነው የሚመጣልኝ።
አዎ ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚላለ መርጠው መጫወት ይችላሉ።
አሀ ለመግዛት ከሆነስ
ምን ምንድን ነው የሚገዙት? ኮይን
እ ኮይን ሁለት ሁለት ቁጥር ላይ